Hello ሰላም ነኝ።
ሰላም ወይ Hello ሚኪያስ አምባዬ እያለኝ እኮ አይደለም። እንዴት አሉ? ወይ ሚኪ ራሱ እኮ ነው አለው። እንዴት ናት?
እ፣ እኔ የምልሽ ሰላም ወይ order ይዤ ማለት ነው ብስክሌቱ እኔ እዚህ ጋር ብስክሌቱ ተበላሸብኝ። ሁለት order ናቸው እና አንዱ እንደሰራሁት ያለ ነው የተበላሸብኝ እና አንዱ እንደሰራሁት ያለ ነበረ ምን መረጃ ልስጣችሁ?
ከየት ወዴት መሄድ
እ፣ ከ- እኔ አሁን እዚያው እየሄድኩ ያለሁት ከሚራስ ጎህ አዲስ አትላስ የሚያልቀውን ነው እና ከዛው ከቤላቸው ደግሞ እዛው የሚያልቅ አለ
order number ንገረኝ።
order number እየሰራው ያለሁት ሀምሳ አስራ ሶስት ነው። ያኛው ደግሞ ሀምሳ ሀያ ሁለት
እና ሀምሳ ሀያ አልሰራ ያለሁት ሀምሳ አስራ ሶስት ያኛው ደግሞ ሀምሳ ሀያ ሁለት
አትዝጋው እሺ፣ ድንኳን ትጠይቅለት እ
አትዝጋው ድንኳን ትጠይቅለት
ጠይቅልኝ እና ብስክሌት ቦታ ማንሳት እችላለሁ። መንገድ ላይ ነው እዛ ሁለት ሺህ አበሻ ላይ ነው የተበላሸብኝ። መሄድ አይችልም።
ሀምሳ አንድ ምን ሆነ? ኔትወርክ በእንደዚህ አይነት connection ስራ ቢበዛ ስራ ቢበዛ አቤት ሀምሳ ሀያ ሁለት ሀምሳ ሀያ ሁለት ሚኪያስ አምባ ሁለት ኦርደር ይዛ ሳይክል የተበላሸ ፎቶ መላክ እችላለሁ። አንደኛ ይወጣልኝ እያለ ነው። አዎ ሁለቱ አንደኛው ቢራ ወደ ሀምሳ ሀያ ሁለት ኔትወርክ የለም ለአንዱ ሰጠኝም ሀምሳ
እና ፎቶ አንሳዬ እንትን ሀምሳ ሀያ ሁለት ፎቶ አንሳና ምናምን
ሀምሳ ሀያ ሁለት ሀምሳ ስልሳ ስድስት የለም ሚኪ
ሌላ
ሀምሳ ሀያ ሁለት አይደለም ይወጣልን ሌላ ይሰማኛል ራሱንማ በእግሬ ደርሻለሁ። እንትኑ ጋር እሺ።
ደርሻለሁ። ሁለት ሺህ አበሻ ደርሻለሁ።
እኮ ሀምሳ ሁለት ነው የሚወጣልህ አይደለ አዎ አዎ ሀምሳ ሀያ ሁለት አዎ
በቃ እሺ። ሀምሳ ሀምሳ አራት እሺ ይሄ ደግሞ ምን ሆነ ሀምሳ ሀያ ሁለት ሰላሳ ደቂቃ አዎ አንድ አንደኛውን በእግሬ እየሰራሁት ነው ከቤላ ያኛው እየሰራ ያለው ወደ ጓሃዲ የመጣል ደግሞ ከቤላ ወደ ዮቨር ሆቴል ሄሎ ሰላም ነኝ ሄሎ
ወይ ሄሎ ሰላም ነኝ ምን ነበር ሄሎ
ኤጀንት ኦንላይን ኤጀንት